ጤና ይስጥልኝ ጉዳይህን እናባላለን ብለው
ሰላም ነው?
እግዚአብሔር ይመስገን።
ስራ ፈልጌ ነበር።
ስሙን ስሙን ይንገሩኝ።
ስሜ መብራቱ አበባው ይባላል።
እድሜ
እድሜ ሀያ ዘጠኝ
እሺ። አሁን በደወሉ ስልክ ይገኛሉ?
አዎ
እሺ። የሚኖሩበት አካባቢ
ሀያ ሁለት
እሺ። መስራት የሚችሏቸው ስራዎች እንዲሁም የስራ ልምዶትን ይንገሩኝ።
በጥበቃ እ?
በቃ በሙያዊ ምን ያህል ጊዜ ልምድ አለዎት?
አለኝ ብዙ ጊዜ
እሺ። እንደዚህ በቁጥር አይገለጽም ማለት የዚህን ያህል ጊዜ ልምድ ይበሉኝ።
ከአምስት ዓመት በላይ
እሺ ሙሉ መረጃዎትን ተቀብያለሁ። እ ወደ ስራ ገበያ ለመግባት አንድ ቀን ወደ ቢሮ መምጣትና orientation መውሰድ ስላለብዎት ቀጠሮ ለማስያዝ እንደውልዎታለን። በተጨማሪም የተለያዩ ስራዎች ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ እልክሎታለሁ።
እሺ። ቢሮ የት አካባቢ ነው? ይደወልልኛል።
አዎ እንደውልዎታለን።
እሺ፣ አመሰግናለሁ።
እሺ መልካም ቀን። እሺ።